ተከታትሎ ልትሄድ
እንዴት አደርሽ?
አለን። እግዚአብሔር ይመስገን ሰላም ነው።
አለን አለን።
ለአንድ ተበልቼ ነው የኔ ቆንጆ።
እሺ cashier code አለ።
cashier code አለኝ። ድምፅሽ ንገረኝ።
ያምራል ደግሞ።
እሺ አመሰግናለሁ። ንገረኝ።
ዘጠና አምስት?
ዘጠና አምስት ዘጠና አምስት ዘጠና አምስት
አንድ አስራ ስምንት
የመቼ ትኬት ነው?
ከሀያ ሰባት ጀምሮ ትናንት ነው ያለቀው።
እሺ መቶ ብር ቦነስ አለው። እሺ ተለቋል። አዎ።
የቤቲ ነው የቤዛ ድምፅ ነው እንጂ
ቤቲም ቤዛም አይደለሁም ዲቦራ ነኝ።
ዲቦራ አዎ ምንድን ነው ብዛታችሁ? ነፍ ሆናችሁብኝ። ስንት ናችሁ? ቆይ ሁለት ቤቴዎች አሉ። አንድ ቤዛ አለሽ፣ አንቺ ዲቦራ።
አዎ ብዙ ነን።
ድምጻችሁ ግን ተመርጦ ነው እንዴ? በጣም ነው የሚያምረው።
እሺ እናመሰግናለን በጣም
መልካም ውሎ። ለማንኛውም ይህን ድምፅ ተሰምቶማ ደስ የሚል ውሎ እንደምውል ተስፋ አደርጋለሁ።
እ
ይህን የመሰለ ድምፅ ሰምቼ ደስ የሚል ውሎ ነው የምውለው።
አዎ እንዴ ግድ ነው ያድርግልህ። መልካም ቀን።
መልካም አንቺ እሺ እሺ።